hello ሰላም ጤና ይስጥልን። ቴሌቪዥን አብሮ ይስጥልን። እንትን ትኬት ለመግዛት አይቻልም።
ትኬት መግዛት አይቻልም። ይቅርታ coin ነው የሚገዙት። ኮይን ኮይን ገዝተን መቀየር አይቻልም።
coin ሲገዙ
አ
ነው እንጂ ትኬት አይገዛም።
coin ስንገዛ ተጨማሪ ይሰጣል እሱ ትኬት።
አዎ
አሁን ሁለት ጊዜ ቆይ፣ አንዴ አራት ትኬት ሰጥቶኝ ነበረ። ድጋሚ በየቀኑ ሁለት ይገባሎታል። በሱ ተጠቅመው ነው
አ ኧረ አራትም ገብቶልኝ ነበር።
ኮይን ነው የሚገዙት። እሺ